ሄሎ ሄሎ ወይ እሺ አይተሃል ቲቪ እንትን አረኩ የላክሽልኝ እ ሶስት መቶ ምናምን እና ይቻለሁ። ሄሎ ሚልክ ሚል አይደለም ሄሎ ወይ ዜድቲኢ ሚል ስልክ ነው ኦኬ ይባላል። አሸናፊ ሆነዋል የሚል ኦኬ እሺ
ስሞትን መጠየቅ እችላለሁ ይቻላል።
ማን ልበል
እም ይህ ማን ልበል እሺ አድ ነው
ወይ ወይ ወይ
እሺ አሁማ ኦኬ እሺ እንዱ ወርቁ።
እንትን መኪና የት ናት እሷ? ሄድ ያለቻ ቢሮ ናት እዚህ ቤት ናት ነው ሁለቱ
አድነው ወርቁ ወርቋ።
ማለት ነው።
ተገኝ ተገኝ እሺ ሁሉም ግቢ ነው እሺ በቃ በቃ እሺ
ጻፉ
ቴሌግራም ይጠቀሙ አ እሺ እዚህ መ- ሲመጡ ነው አይደል ምን- ሲሞት SIM ዎት SIM ዎት የወጣው በእርሶ ስም ነው አዎ አዎ ስለዚህ መታወቂያ ፎቶግራፍ እና ይሄ ያሸነፉበትን ስልክ ቁጥር ይነግሩን ይልኩና የሽልማቱ ፕሮግራም መቼ እንደሆነ አሳውቆታለሁ መያዝ ይችላሉ username እም አንዴ መልሼ ልደውልልሽ የነደው ስለሆነ እሺ ስልሳ አምስት ሰማንያ ሰባት ላይ ደውሉ እሺ እሺ